hello hello፣
በጣም እንዴት ነሽ?
እግዚአብሔር ይመስገን። ጤና ይስጥልን። ዶንኪ ቲዩብ ነው።
አዎ፣ አይ ኦንላይን ለማ
የዩቲዩብን ስልጠና ነው።
አዎ፣
እሺ፣ ይቻላል። ስሞትን ማን ልበል።
ስሜ ሳሙኤል ሳሙኤል ደሬሳ ሳሙኤል ማን አለኝ?
ሳሙኤል ደሬሳ
ሳሙኤል ዳሬሳ። እሺ፣ ከየት አካባቢ ነበር የደወሉልን?
እ፣ እኔ አሁን ይኸውልሽ መኖሪያ ወደ አያት አካባቢ ነው። መስሪያዬ ደግሞ ቀበና ጋር ነው። መጥቶ መማር አልችልም፣ እሺ፣ ምክንያቱም ስራ ስላለኝ እዛው ስራዬ ላይ ሆኜ ነው መማር የምፈልገው ይሄን ነገር ይችላሉ። ስልክዎትን ይነግሩኛል?
ዜሮ ዘጠኝ አስራ አንድ
እሺ፣ እሺ፣ አስራ ሁለት እሺ።
ዜሮ ሰባት ሰባ ስድስት
ኮርሱ ኦንላይን ላድርጎታ። ስለዚህ አዎ፣ እሺ። ኮርሱ የሚወስደው ሶስት ወር ነው።
እሺ፣ ለወር ከ- ለወር ከአስራ አምስት ቀን ያህል በሳምንት ሁለት ቀን በኢሜይል ሆነ ልክልዎታለን። link በአካል የተማሩትን በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Zoom meeting ይኖረዎታል። ለአስራ አምስት ቀን assignment የሚሰሩበት ይሆናል። አንድ ወር ደግሞ final ቪዲዮ ሰርቶ የሚመረቁ ይሆናል። ለዚህ የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው።
እሺ። ገንዘቡ በምንድን ነው የምንከፍለው?
account አለን ንግድ ባንክ፣ በዛ ነው ገቢ የሚደረገው።
በ- በ- okay፣ account ኡን ላኪልኝና
እሺ በቃ በሱ እንትን ልላ በዚሁ ነው contact የምናደርገው።
በዚሁ ስልክ መደወል ይችላሉ። በሰባ አምስት ቤቱ ስልካችን ደግሞ ቴሌግራም ላይ screenshot አድርገው ይልኩልናል።
በጣም ጥሩ። እሺ፣ እሺ።
እሺ እናመሰግናለን። መልካም ቀን።
በቃ ቴሌግራም ላይ እንድልክ ስልካችሁንም እና account ኡንም አንድ ላይ text አድርጊልኝ።
ችግር የለም። እሺ በእሱ ስልክ ነው አሁን እንትን ማድረግ ሎ አዎ፣ አዎ፣ አዎ፣ አዎ።
እሺ